Hello ሰላም ነኝ ሰላም ይኖርሽ አለው
አለው አለው ስልሳ አንድ ሰላሳ አምስት እና ስልሳ አንድ ሀምሳ ስምንት ስልሳ ሁለት አይ ስልሳ አንድ እ ስልሳ አንድ ሰላሳ አምስት እና ስልሳ አንድ ሀምሳ ስምንት ስልሳ አንድ ሀምሳ ስምንት ምን ነበረ?
ሁለቱንም አወቅሽው? ሰማሽኝ?
አዎ ስልሳ አንድ ሀምሳ ስምንት እና ስልሳ አንድ ሰላሳ አምስት ምን ነበር?
ሰላሳ አምስት ሁለቱንም complete።
እሺ ማነው ስምህ?
ቸርነት።
እሺ ቸርነት እልልሃለሁ። እሺ እሺ ሰላም ነሽ?
ቻው።